ጤና ይስጥልኝ ብራስ ይባላለሁ። system ኡ ለምንድን ነው የሚያስቸግረው? ሁሉ ስፖርት deposit ማድረግ
አዎ withdraw ነው deposit ነው የፈለጉት?
deposit ማድረግ ነው።
deposit ለማድረግ ነው።
አዎ ጭራሽ ቴሌብር የሚለውን አይመጣም።
አዎ system እያስተካከልን ስለሆነ ነው። ሲስተካከል ይመጣል። ከዛ በሄሎ account ካሉት ይጠቀሙ።
በምን በምን በሄሎ ካሽ
ሄሎ ካሽ ይሰራል።
ሄሎ ካሽ ይሰራል። አዎ
ኦኬ
እሺ